ሄሎ ጤና ይስጥ-
ጤና ነው። ጤና ይስጥልን እንዴት ነዎት?
እንዴት እንትን text ላኩ ላይ ነበረ ረድኤት የሚለው ላይ deposit አድርጌ እምቢ ብሎኝ እሺ transaction code ኡ ልኬዋለሁ። bye እሺ ቆይ ላገናኝ እሺ ከሷ ጋር ረዱ አውሪው
ሄሎ
ወይ አቤት
አሁን ደውዬልሽ ነበር እና transaction code ኡን ቴሌግራም ላይ ላክልን ብለሽኝ ነበረ ልኬዋለሁ።
እ?
transaction code ኡን እምቢ ብሎኝ deposit አድርጌ
እሺ
ዜሮ ሶስት ላይ ላክ ብለሽኝ ልኬዋለሁ። transaction code ኡን ያደረኩበትን deposit ለማድረግ ነው።
ሳሙኤል የሚለው ነው
አዎ።
ይሄኛውን ሳይሆን እ፣ text የደረሰ የለም እ፣ በምን ነበረ deposit ያደረገው ቴሌብር
የቴሌ ብር ስ- ከ account ላይ የቆረጠው text አለ አይደለ
አ እሱን text deposit text ኡን ሙሉውን ላክልኝ ከቴሌ ብር ቁጥር ጋር አድርገ
okay ይሄን አይሰራም transaction code ኡ አዎ ሙሉ text ኡ ያስፈልጋል
okay